Hello Hello order number ንገረኝ እንጂ
order number ጠብቅኝ አንድ ጊዜ ዜሮ ሶስት አርባ ስድስት zero
zero ስድስት ዜሮ ሶስት አርባ ስድስት ማነው ስሙ?
ሂል ቴዎድሮስ ንጉስ ቴዎድሮስ ቴዎድሮስ እሺ አ እና ይወጣሉ ይልስራው እ ቆይ ቆይ customer እናናግራትና እ፣
እሺ አሜሪካ- ደውዪልኝ ለማንኛውም እደውላለሁ አንተም ደውል እሺ ከአስር ደቂቃ በኋላ በቦይ ባንክ ነው ማለት አዎ ከቦሌ branch ነው ምናምን ስላለች እሺ